ጤና ይስጥልኝ hello hello ሄሎ
አቤት
hello
አቤት ይሰማዎታል?
ኮሜዲያን እሸቱን ማግኘት ፈልጌ ነበረ።
እሱን ቀጥታ ማግኘት አይቻልም። ምን ነበር ጉዳዮት?
እ፣ ከባሌ አገ- አ- ክፍለ ሀገር ነበር የመጣሁት። ቀጥታ እሱን ማግኘት ፈልጌ ነበረ ይቻልኩኝ።
እሱን ቀጥታ ማግኘት አይቻልም። ወደ ጉዳዮትን አስመዝግበው በወረፋ መሰረት ይደወልልዎታል። የሚመለከታቸው ባለሙያዎች ይደውልልዎታል።
ለ- hello?
ለመቼ? አቤት ቀጠሮ ይረዝምብኝ ይሆን?
እ፣ እንደ ጉዳዩ ነው። ብዙ ወረፋ ሊኖር ይችላል። እንደ ጉዳዩ ነው። በምን ጉ- እሺ።
በምን ዙሪያ ነው የፈለጉት?
በቤተ ክርስቲያን ዙሪያ ነበር የመጣሁት።
የቤተ ክርስቲያን ጉዳይ ከሆነ አሁን ላይ እየመዘገብን አይደለም። ብዙ ከአንድ ሺህ በላይ የተመዘገቡ አሉና በበጎ አድራጎት እነሱን እስከምናስተናግድ ለጊዜው እየመዘገብን አይደለም። ሌላ ጊዜ ይደውሉልን።
እሺ፣ እናመሰግናለን።
እሺ፣ እኔም አመሰግናለሁ። እሺ።